Sapete niin kuin de joc.
يلا
Tamam.
اه يسمع ኦክሲጅን እያስተነፈሰ ነው።
እሺ የሲኦቱ ሲሊንደሩ እያስተነፈሰቦት ነው።
አዎ እሺ የቢጃ የመለያ ቁጥር ዌቲን ነምበር ይንገሩ።
የትኛው ነበር ነው? እንጃ። እሺ ቆይ
እሺ መስመር ላይ ጠብቆታለሁ።
ድረስ ምናምን ምን አወጣን? የትኛዋ ነው? ይቺ ያታቻለ ዜሮ ዜሮ ሰላሳ አራት hello አቤት ደንበኛችን ዜሮ ዜሮ ሰላሳ አራት ዜሮ ዜሮ ሰባ ሰባት ሰላሳ ሶስት ሰላሳ ሶስት አስራ አራት አስራ አራት ስልሳ
ስልሳ እሺ መስመር ላይ ጠብቁኝ አንድ ጊዜ አልተላለፈም አይደል ከዚህ በፊት አላስመዘገቡም አይደል
አዎ እሺ መስመር ላይ ጠብቁኝ የፈለኩሎት ነው እሺ
ሰባ ሰባት ሰላሳ ሶስት አስራ አራት ስልሳ ነው ያሉኝ አይደል አዎ እሺ እ በዚህኛው ላገኘው አልቻልኩም ምናልባት የባለቤቱን ስልክ ቁጥር ካወቁ ይነግሩኛል
እሺ አላገኘትም ባላለት ተከተከ እ በማን በዚሁ አዎ አላገኘትም ማለት በዚህ በዚህ ያላገኘሁትም የባለቤቱን ስልክ ካገኙት ምናልባት ላገኙ ይችላሉ በሱ hello hello አቤት እሺ እ፣ እስቲ ድጋሚ ልንገርሽ እና ሁለት ዜሮ እሺ ሁለት ዜሮ ሰባ ሰባት ሰባ ሰባት ሰላሳ ሶስት ሰላሳ ሶስት አስራ አራት ስልሳ አስራ አራት ስልሳ እ፣ በዚህኛው ላገኘው አልቻልኩም አሁንም የባለቤቱን ስልክ ያውቁታል የቤቱን ባለቤት
በቤቱም ባለቤት ስልክ እሺ የሙሉ ስልክ ታውቋል እሺ አዎ እሱ ላይ ያለው ንገረኝ ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ አራት ሀምሳ አራት
ስልሳ አምስት ስልሳ አምስት
ሰላሳ ሰላሳ ስልሳ አምስት አሁን እሺ ስልሳ አምስት ሰላሳ ስልሳ አምስት አይደል እሺ መስመር ላይ ጠብቁኝ አንድ ጊዜ ልፈልግሎት እሺ በጣም ይቅርታ በዚህኛውን ማግኘት አልቻልኩም በቃ ችግር የለውም የቤቱን ስም ይንገሩኝ እና በሱ ልመዝግብሎት ሙሉ Saint George House
ምን አሉኝ ሙሉ Saint George House እሺ የት አካባቢ ነው የሚገኙት ቦታ ኮንዶሚኒየም
ሌላ ልዩ መጠሪያ ያለው ቦታ ቦታው ጎተራ ኮንዶሚኒየም
ምልክት ሌላ ምልክት ካለ ብዬ ነው ቤቱን ካገኙት
እስቲ ቆይ እሺ፣ አንድ አንድ ጠብቅ።
ካላገኙት ችግር የለውም መመዝገብ እችላለሁ
ሲል ነበር። እሺ ድጋሚ ልንገርሽ አንዴ ስለተመዘገበ ነው። እሺ እንትናችሁ ላይ ዜሮ ዘጠኝ ማለት ሁለት ዜሮ ሁለት ዜሮ ሰባ ሰባት ሰባ ሰባት ሰላሳ ሶስት ሰላሳ ሶስት አስራ አራት አስራ አራት ስልሳ ስልሳ አንዳንድ ጊዜ system ኣችን ለእኛ ጋር ላይ መዘገብ ስለሚችል ነው ለማያችን ችግር የለውም በ- ባሉበት ቦታ ይመጣሉ ስለዚህ ጎተራ
አዎ ችግር በስልክ ቁጥር ከሌለውማ።
ስለሚሰጡን በሱ ይደውሉልዎታል ማለት ነው በቃ በዚህ ስልክ ቁጥር ይምጡ፣ ይደውላ በዚህ ይደውሉ።
አሁን በተደወለው በደወሉበት አዎ።
እሺ፣ በእሱኛው እና ቶሎ እየመዘገብኩ- ይምጡ፣ ስራ እየሰራን ስላልሆነ
እሺ፣ እየመዘገብኩሎት ነው ፎቶም አለ በላይ እርስዎን
ሙሉ በዩ
ሙሉማ
ሙሉ በዩ። እዛ ላይ ያለውን ነገር ችግር የለውም። መሰረት ተሰጠ በዩ በቃ
እሺ መሰረት ተሰጠ አዎ።
እሺ መዝግቤልዎታለሁ የጥገና ባለሙያዎች ይመጣሉ
እሺ እሺ ሌላ የምረዳዎት ነገር አለ በቃ ቶሎ ብቻ ይምጡልኝ።
እሺ ሲወቱ ነው አይደል የሚያስተነፍሰው ጌጁ ላይ ነው ሰዓቱ ላይ ነው የሚያስተነፍሰው ጌጁ ላይ እሺ እንትና ጋር ማሰሪያ ነገር አለች አይደለ? እሷ ላይ ታስተነፍሳለች።
እሺ መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፌያለሁ። እሺ ስለደወልን አመሰግናለን። አገልግሎት ሄዳለች